Hello ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
አሜን አሜን። አንዱ ሴት ቶሎ ለመጠቀም ለመጠቆም ነበረ።
ምን አሉኝ?
አንድ ሴት አንድ ሴት ታሪክ ምን አይነት?
ያስተምራል ብለን ስለምናስብ እሺ ሰው ለመጠቆም ነበር።
እህ። እናንተ የት ነው የምታውቋት?
እም?
የት ነው የምታውቋት?
ሴት አይደለችም፣ ወንድ ነች። ወንድ ነው እ?
ወይም እንዴት ነው የምትውቃችሁ?
ትውቃችንማ ያው በአጋጣሚ ነው። ከዛ ታሪኩን ሲነግረን በቃ ይህን ታሪክማ Donkey Tube ላይ አንድ ሴት ላይ ቀርቦ እንትኑ መስፈርቱ ይመጥን ከሆነ ለምን ብዙዎች እንዲሰሙት አያደርግም ብለን አሰብኩ።
እሺ።
ዜሮ ዘጠኝ ስልኩን ልንግ ስሙን ልንገርሽ።
አዎ ምን አልሽ?
አዎ
ሰ አላየ ወርቅ አገኘው
እሺ
ስልኩ ዜሮ ዘጠኝ ስልሳ ሰባት ስልሳ ሰባት
እሺ
ሰማንያ ሁለት
እሺ
ስልሳ ሁለት ሰባ ስድስት
ዜሮ ዘጠኝ ሰባ ስድስት
አይደለም ስልሳ ሰባት ዜሮ ዘጠኝ ስልሳ ሰባት ሰማንያ ሁለት ስልሳ ሁለት ሰባ ስድስት ሌላም ሀያ ስልክ አለው ሁለት ሀያ ሁለት ሰማንያ አምስት option አማራጭ ነገር ዜሮ ዘጠኝ ሌላ አማራጭ ልንገርሽ
እሺ
ሀያ ሁለት ዜሮ ዘጠኝ ሀያ ሁለት ሰማንያ አምስት
ቆይ እሺ ዜሮ ዘጠኝ ሀያ ሁለት ሰማንያ አምስት ሰማንያ አምስት ዜሮ ሶስት ሰማንያ ስምንት
ሀያ ሁለት
ዜሮ ሰማንያ ዘጠኝ ሀያ ሁለት ሰማንያ አምስት እሺ
ዜሮ ሶስት ሰማንያ ስምንት እሺ መዝግቤዋለሁ።
እሺ እሺ እናቴ ሰላም ሁኚ እደውላለሁ። መልካም ጊዜ። እሺ አሜን እሺ እሺ ቻው እሺ